ጤና ይስጥልኝ ቴክስ የበረራ መረጃ ማዕከል ባኮም ልርዳው።
okay ከደሴ አዲስ አበባ ፈልጌ ነበር flight
ከደሴ አዲስ አበባ እም፣
እሺ፣ አንድ ደቂቃ እያየሁት ነው።
እሺ ለመች ነው የፈለጉት?
ለዛሬ
ለአንድ ሰው ነው አይደል?
እ ለአንድ ሰው ነው አይደል?
አዎ አንድ ሰው እሺ። የዛሬ በረራ ሙሉ ነው።
ሙሉ ነው።
አዎ ለቅዳሜ ነው በረራ ያለን እስከ okay አርብ።
ነገም ነገም የለም።
አዎ ነገም አርብ- አርብም የለም ቅዳሜ ነው በረራ ያለን።
okay እሺ፣ thank you እናመሰግናለን ስለደወሉ። መልካም ቀን።
እሺ